ጤና ይስጥልኝ። ሁሉ ስፖርት በምን እንርዳዎ።
ጤና ይስጥልኝ። ብር የማስገባበትን ቁጥር ነግራችሁኝ ነበር። እንትኑ screenshot ኡን በስንት ነው የምልከው? ስልኩን ንገሪኝ።
ዜሮ ዘጠኝ ሰባ ስምንት
ሰባ
አስራ ስድስት ሰላሳ
ሰላም።
ዜሮ ስድስት
በዚህ ብልክ ታስገቡልኛላችሁ ቶሎ?
አዎ ይላኩልን።
okay እሺ። እኔስ ብር አለኝ እንትን ሲስተካከል ተብዬ ሶስት ቀን ሆኖ ነበር። እስካሁን ምንም አልተባልኩ።
ምን
ብር ነበረኝ ወደ እዚህ ቴሌብር ነው ያደረጉት?
withdraw አድርጌ ወደ ቴሌብር ቴሌብርም አልገባም ከሁሉ ስፖርት ወጥቷል ይላል። screenshot አድርገህ ቴሌብር ማን ነው ቴሌግራም ላይ ላክ ተብዬ ልኬ ነበር።
ልከዋል?
ያው ሶስት ቀን ሆኖኛል። አዎ እዛው እና- እናየዋለን።
እኮ ይመልሽልኝ እዛው ላይ
አዎ እኮ ይመለስልዎታል። ይጠብቁ።
እሺ